እንደኔው አይምሮ እንደኔው ሰውነት ያንቺ የሚፍቀድልኝ ልመላለስበት በልብሽ ማህደር ጻፊን ልዋልበት ባይንሽ ልንከራተት ልመላለስበት እንደፈቀደልሽ አይ አንቺም ፍቀጅለት በልብሽ ጎዳና ናይ ልመላለስበት በልብሽ ጎዳና ናይ ልመላለስበት